ሰላም ጤና ይስጥልን። ችብችብ
እና ሰላም ሰላም።
ዛሬ ትናንት ተቀርዘን ዛሬ መጥቶልን ነበር እሺ እና ከዚህ ያልመጣ ቃለ ያልመጣ ቃለ አዎ አዎ እስኪ ስልክዎትን ንገሩኝ። ይቅርታ ዜሮ ዘጠኝ አስራ አንድ
አስራ አንድ ሀምሳ
እሺ
ሰላሳ አራት እሺ ዘጠና
እ ምንድን ነበር የቀረ?
ፓስታና እም፣ ቆሎ ቦይዝ ፓስታና ኤልታ ቆሎ
ቆሎና ፓስታ ነው የቀረው።
አዎ አዎ
okay የቆሎ ማታ ላይ ነው መሰለኝ group የሞላው አይደለ?
አይ ኧረ አንድ ላይ ነው ሁሉም እዛው ቢሮ ውስጥ ስለሆነ ምን ሆነ እህ ወዲያው ነው የሞላው እኩል ነው የሞላው
አዎ ምሳ ሰዓት ላይ ሁሉንም ጨርሰናል አዎ ይሄንኛው ይሄንኛው ለነገ ነው የማደርግለት ዛሬ ስላልወጣ ቆሎና ፓስታ ነው ያሉኝ አይደለ?
እም በቃ ፓስታውን ነገ- ግኝሹ አዎ አግኝቼዋለሁ። አስር እህ።
ፓስታ ነው አይደለ?
እ እ አስር ፓስታ ነው አይደለ?
አዎ በቃ እሺ ነገ ይመጣልታል።
እሺ እሺ መልካም ቀን።
እናመሰግናለን እሺ ችግር የለም።
መቅደስ አበበ እሺ እሺ እሺ አግኝቼዋለሁ። አዎ እሺ እሺ እሺ መልካም እናመሰግናለን እሺ መልካም ቀን እሺ ወይዬ